ጤና ይስጥልኝ። Hello ቪዛ ኤፍራታ ነኝ። እባክዎ ምን አይነት የጉዞ መረጃ ልስጥዎት?
የ flight መረጃ ፈልጌ ነበር።
እሺ ደንበኛችን ወዴት?
ከአዲስ አበባ ኢስታንቡል ደርሶ መልስ።
እሺ ከአዲስ አበባ ኢስታንቡል ደርሶ መልስ።
አዎ
እሺ አንድ ጊዜ ደንበኛችን ለመቼ ነው የፈለጉት?
አይ information ኑ ማለት price ኡን ፈልጌው ነው። ገና ስ- ኦኬ።
ቀን ሴት አላደረኩም። በዛ እሺ።
በዚህ በዚህ ሳምንት ዋጋ ስንት ነው የሚለውን ለማወቅ Okay እሺ ደንበኛችን
ዛሬ ላይ ያለ flight ለምሳሌ በዛሬ flight እሺ አንድ ጊዜ check እያረኩሎት ነው።